ነው
እማ ሀገር መንግስት ቤት አዎ ብር ከሲቪ ብር ያወጣው ነበረ ወደ ቤስት ቤት ሄሎ
አይሰ- አይሰማሽም?
ይሰማኛል ምን ነበር አባት ከ- ከሲቪ ብር ወደ ቤስት ቤት ብር ያወጣው ነበረ።
ዲፖዚት ነው አዎ
እሺ ዲፖዚት ሜሴጁን እና የቤት ቤት ቁጥርህን ልክ ያለው ሁለቱንም ልካሃል ቴሌግራም ላይ በቃ አዎ።
እንደዛ ከሆነ አሳውቀንላል ጠብቅ እሺ
ጊዜ ይወስዳል።
እያስገቡ ነው።
ጨዋታው እየደረሰ ነው። እኮ ጨዋታውን ጨዋታውን add ለማድረግ ነበር እኮ እየደረሰ ነው። ጨዋታው ጊዜ ይወስዳል። እንዴ?
ልክ ነህ እኮ አባት ያንተ ብቻ አይደለም የብዙ ሰው ነው በ CBE ብር የላከው እየገባ አይደለም እና ለቻፓዎች እያሳወቅን ነው ያንተንም ልከንልናል እና ጠብቅ ትንሽ ምን ይገባል ያህል ጊዜ ይገባል ጠብቅ አንድ እስከ ሰላሳ ደቂቃም ጠብቅ አይ